ሄሎ ሄሎ እጹብ አቤት።
ከቡዳ ነበረ ምደውልልሽ።
እሺ
ሄለን ነኝ እና ማለት ነው የባለፈው የገዙት ሰዎች አንዴ ልጠይቅሽ ነው።
ለምን? እሺ ዊዛርድ ፔፐር ዊዝ ኦልድ ፔፐር እንፈልጋለን አሉ።
ኦኬ። ከእንትን ጋር ይሰማሻል የምልሽ?
አዎ፣
እሺ ወይም ደግሞ ኢንቨስትመንት copy file
እሺ። እንትና የት ነው ቦታው?
ቦታችሁና ኢንካም ጠይቄያታለሁ።
incom incoming letter ውስጥ ድምፅሽ ግን ምንም ነው የማይሰማው።
incoming letter ውስጥ አሁን incoming letter ውስጥ እሺ፣ አዎ፣ ፈልጊ ጋር ሰማያዊ ከገንዘብ ሚኒስቴር የተጻፈና ከገቢዎች ሚኒስቴር የተጻፈ አለ።
ከገንዘብ ሚኒስቴር እና ከገቢዎች ሚኒስቴር
እ፣ ምን ነበር ፋይሉ?
የእፎይታ ጊዜ ይላል።
የ- የ- እፎይታ እሺ፣
እሺ